ጤና ይስጥልኝ። ጤና ይስጥልኝ። ሰላም ዋላችሁ።
እግዚአብሔር ይመስገን። ጤና ይስጥልን።
አዲሱን ስታንዳርድ እንትን ለማየት እሺ።
ፕሮግራም ለማውጣት ነበር እና ቀድሞ ተመዝግቦ በዚህ ተከፍሎ ነው አይ ክፍያውን ከዚያው Economic Association ህንጻ ሴሚስተር ላይ ያገኙታል።
ክርየባ ነው።
አዎ፣ አዎ።
መዝገብ- ቀን ላይ የለም እንደ ሁሌ ማታ ማታ ነው።
ቀን ነገ ስምንት ሰዓት ላይ አለ። ከሰዓት ደግሞ ሁለት ሰዓት ከምሽት
ማ- እ- ቀን ግን ያለው ቅዳሜ ቅዳሜ ብቻ ነው።
እ፣ እሱን አይታወቅም ያው መቼ እንዳለ ግን ለነገ ስምንት ሰዓት ነገ ስምንት ሰዓት ላይ አለ። እሺ፣ አዎ።
አመሰግናለሁ።
መዝግበዋል።
አይ ቆይ እሺ information ለመውሰድ ነው።
እሺ እሺ አመሰግናለሁ።